ሄሎ ሄሎ ሄሎ እንዴት ናቸው?
ሰላም ነው?
አማን ነው። እንትን ከድሬዳዋ ወደ ጅጅጋ በዚህ ስልክ ነው የሚቀየር?
አአ እሺ እዛ ትኬቱ ላይ አለ እኮ የእነሱ ቁጥር።
ትኬቱ ትኬቱ የለኝም በእናትሽ።
ቁጥራቸው ልንገርህ አዎ ንገሪኝ።
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት ሰባ አራት ሰባ አራት
ሰላሳ ሀያ ሰባት ሰላሳ ሀያ ሰባት ዜሮ ዘጠኝ አስራ አምስት ሰባ አራት ሰላሳ ሀያ ሰባት
አዎ okay። አሁን ለነገ ጠዋት እ፣ ዛሬ ነው አይደል የሚባለው?
አዎ በ- አሁን ንገረው።
okay። አንቺ ሆንሽ እንዴ?
አዎ እንዴት ነሽ?
ሰላም ነው አማን ነው። ከድሬዳዋ ምን ትፈልጊያለሽ?
እ ከድሬዳዋ ምን ይምጣልሽ?
ባቅላ አምጣልኝ አመጣልሻለሁ። በቃ እሺ። ባቅላ ብቻ ነው?
እ፣ ይበቃኛል።
እሺ በቃ አመጣልሻለሁ። እሺ።
እሺ አሁን ደውልና አሳ- አሳውቃቸው።
አይ እሺ፣ እሺ እሺ እናመሰግናለን።
ችግር የለም።